ጤና ይስጥልኝ ላንሴት ብሔራዊ እንዴት ናችሁ?
እግዚአብሔር ይመስገን።
ዶክተር አቤል መቼ ነው የሚገባው?
ዶክተር አቤል ነገ ስምንት ሰዓት ላይ ይገባል። ቅዳሜ ጠዋትም ሶስት ሰዓት ላይ፣ መቼ?
አርብ ስምንት ሰዓት ላይ፣ እሺ ቅዳሜ ጠዋት ሶስት ሰዓት ላይ፣
አሀ ሮብ እ ደግሞ እንጂ ዛሬ አይገባም?
እ ዛሬ ፕሮግራም የለውም። colorectal surgeon ኑን ነው አይደለ?
አዎ colorectal አዎ ዛሬ አይገባም።
መገናኛም አይገባም?
የመገናኛው ፕሮግራም የለኝም።
የእነሱ ስልክ ስንት ነው ላስቸግርሽ?
ዜሮ ዘጠኝ ሰባ አንድ
short code የለውም?
short code የለኝም። ሰባ አንድ ቤት ነው ያለኝ።
እሺ ሰባ አንድ እ ለምን ዜሮ ዘጠኝ ሰባ ሰባት ሰባ አንድ ሰባ አንድ ሰባ አንድ
እሺ thank you ነገ ስምንት ሰዓት ግን ይገባል።
አዎ አዎ እሺ እሺ ቴንክ ዩ እ ዶክ